Hello ጤና ይስጥልን ብሽት ቤት
እህቴ ትናንትና ማታ ከነሆዳ deposit ለማድረግ እሺ
እና ብሩ አልገባልኝም። በቴሌግራም ልኬዋለሁ deposit አድርገህ ነው አዎ፣ እና አልገባልኝም።
እሺ የሚያወራ ሰው አለ ቴሌግራም ላይ
አዎ፣ ፎቶውን እሺ ልክሃል እያወሩክ ነው አይደል
ላክ ስቶር ልኬዋለሁ።
ልክሃል ፎቶውን አዎ እሺ በቃ ያወራሃል እሺ ቴሌግራም ላይ እሺ።
እሺ ወንድሜ መልካም ቀን
አይ አልገባ